ሄሎ
ሄሎ፣ አቤት።
ኧረ አሁን ተደውለልኛል እናት።
አልደወልኩም። ምን ያልኩኝ እኮ
የማን ነው ስልኩ? የት ነው?
የሕክምና ማዕከል ነው የደወልሽው?
እ
ሐኪም ቤት ነው?
ሐኪም ቤት ነው?
አዎ።
የትኛው ሐኪም? እኔ እኮ የሆነ ስራ ተፈል ቦታ ተቀርቼ እንዳልሆን ብዬ ነውማ።
ዋሽንግተን የሕክምና ማዕከል ነው አሁን እየደወልሽ ያለሽው።
እህ፣ እሺ በቃ ቆይ ባለቤቴ ከሆነ ጠይቀው። ብቻ ተደውሎ ግን ነበር።
ይቅርታ